ሄሎ
ሄሎ ሰላም ጤና ይስጥልን።
አለንማ።
አሰገደች ነው አዎ ነጭ ሽንኩርት ጎደለ ብለው አሳውቀው ነበር አይደለ?
አ- አዎ አዎ አንድ ግማሽ።
አዎ አንድ ግማሽ ይቅርታ location ኑ የት ነው ነገ የምናመጣሉት?
እንቁላል ፋብሪካ ገተር ህንጻ ላይ
ገተር ህንጻ እንቁ አ፣ ፋብሪካ ወደ ራስ ደስታ አካባቢ ራስ ደስታ። እሺ አ፣ ይመጣሉ እና ማለት ነው።
እንትንም አለን። እሺ አሜን። አቮካዶም አለኝ
እነሱ የዘጠኝ ቀን በቀናቸው delivery።
ነው የሚወጡት።
አዎ ችግር የለውም። እሱ ዘ- ነገ በቀን ነው ውስጥ አብሮ ስለመምጥ እንዲመጣ ብዬ ነው።
እሺ ይወጣሉ።
እሺ እሺ ራስ አመሰግናለሁ። እሺ ደስታ አሉኝ አይደለ?
አዎ ራስ ደስታ በላይ እ፣ እንቁላል ፋብሪካ ወደ ታች።
እንቁላል ፋብሪካ። እሺ ይመጣል። እሺ እሺ መልካም።
እሺ አመሰግናለሁ። እሺ